ሄሎ ሰላም ነው?
እግዚአብሔር ይመስገን። ምን ነበር?
withdraw ነበር።
እሺ ሀያ ሰባት ሀያ
withdraw የመቼ ነው?
የዛሬ ዛሬ አዎ ንገረኝ የ Best Bet ቁጥርን።
ሀያ ሰባት ሀያ
እሺ ሀያ ሰባት ሀያ ሀያ ዘጠና ሰባት ሰማንያ ሰማንያ ዘጠና ሰባት ሰማንያ አዎ እሺ ጽፌዋለሁ።
convert ማድረግ ነው አዎ የሚፈልገው አዎ እሺ እሺ
ስልሳ ሺህ ሰባ ሺህ ሰማንያ ሺህ ዘጠና ሺህ መቶ ሺህ አ ከዛ መቶ አስር ከዛ መቶ ሀያ መቶ ለእኔ ነው ለእኔ ነው እየነገረኝ ያለው?
ኧረ እዚህ እዚህ እዚሁ ነኝ እሺ
መቶ ሀያ አምስት ሺህ ነው ሁለት ሳ
ዘጠኝ መቶ እና አስር ሺህ አይደለ?
አዎ
ወደ ቴሌብር ዘካሪያስ አዎ አንደኛው ደግሞ ሌላ ቴሌብር ዘጠኝ መቶ ብሩ ነው ወደ ቴሌላ አዎ።
ወደ ሌላ እሱ ነው አዎ።
ያሬድ ያሬድ ነው ብሎ ያርዴ አዎ ነው?
አዎ ልክ ነሽ እሺ ያርዴ ተመስገን አዎ እሺ
confirm አደረግሽው
አይ እሺ check እያደረኩት ነው አንዴ